ሰላም ጤና ይስጥልኝ ጭብጭብ።
ሰላም እግዚአብሔር ይመስገን። አሁን እንትን ተመልሶልኝ ነበርና የደሊቨሪ ብር እንትኑ ይስተካከላል። ችፕችፕን ለመጫወት አሁን ይስተካከላል።
ምን አሉኝ? እ?
ችፕችፕን ችፕችፕን ለመጫወት እሺ ትዕዛዝ አዝዤ ነበርና ትዕዛዙ አንድ ትዕዛዝ እንትን ማለት መሳካት አለበት። የኔ ደግሞ ተሳክቷል፣ ደርሶኛል።
እሺ
እና እሱ አሁን አይስተካከልኝም ይስተካከልልዎታል። ስልክ ቁጥሮት ንገሩኝ እስቲ።
በዚህ ስልክ ቁጥር እሺ እስኪ አንዴ check ላድርግሎት።
እሺ
ምን ነበር ያዘዙት?
ዘይት
hello ምን አሉ?
ዘይት ዘይት
ዘይት አ
individual ነው ወይስ በ group ነው?
አ- የ group የ group
እሺ ሲሳይ በሚለው ነው።
አ የሲሳይ የሲሳይ group
መቶ ሀምሳ ብሩ ተመልሶልዎታል።
አ መቶ ሀምሳ ብሩ ደርሶኛል።
እ፣ ስለዚህ product ኡ ነው ያልመጣው።
product ኡ ደርሷል።
እሺ ምንድን ነው ዋጋው?
ችፕችፕን ለመጫወት ቢያንስ ትዕዛዝ ማዘዝ አለብህ እያለኝ እስቲ ይስተካከላል ሆነ
okay እሺ ሞክረውታል ታዲያ አሁን?
አሁን ሞክሬው አይ- አዎ፣ እንደዛ አለኝ።
እሺ update አድርገው ሞክረውታል ስልክዎትን?
አ
ምንድን ነው የሚለውት?
እ፣ ትዕዛዝ ይህን ለመጫወት እ፣ አንድ የተሳካ ትዕዛዝ ማዘዝ አለብዎት።
እስኪ screenshot ኡን ይላኩልን እስኪ በአርባ አራቱ
በ- በስንት ቤት
screen አርባ አራት ብሎ የሚጭ- የሚጀምረው ስልካችሁን ያውቁት
ልኬላችኋለሁ
መቼ?
ግን- አሁን ትላንት
እስኪ ይላኩልን አሁን አሁን ልላክ
አዎ እሺ እሺ